ጤና ይስጥልኝ በስፖርት ተንባኮ የምንወደው
በዚህ ስልክ ቴሌግራም ላይ ያስቀመጥኩት መልእክት አለ እሱን እንድታስተላልፊልኝ ነው እባክሽን።
እሺ በዚህ ስልክ ነው ቴሌግራሙት?
ቴሌግራሙ በዚህ ስልክ አይደለም።
እሺ፣ ማሚ በል- ስልክ ቁጥሩን ነው አዎ፣
ሰላሳ ሁለት አስራ ሁለት ዜሮ ዜሮ ዘጠና ስድስት ሰላሳ ሁለት አስራ ሁለት ዜሮ ዜሮ ዘጠና ስድስት ዳጊ hashtag ዳጊ ነው የሚለው
እሺ reverse እኮ ተደርጓል ተብሏል። ወደ wallet ኦች ተመልሷል።
የኔን wallet እናንተ check ማድረግ አትችሉም አልገባለትም ነው።
በጭራሽ
እሺ በድጋሚ እናስተላልፍሎታለን።
ይሄን አሁን ይሄ የመጨረሻ text ኤ ነው በነገራችን ላይ መልሼም አልደውልም ግን ይህንን ብቻ እንዲያውቁ አስተላልፊልኝ እሺ እባክሽን
እሺ